ጤና ይስጥልኝ። ልስፖርት ነው ባኮ የምልደው
እኔ የምልሽ ይኸውልሽ ዛሬ አራተኛ ቀን ነው። መቶ ሀምሳ ብር ውስድሮ አድርጌ አልተመለሰልኝም።
ቴሌግራም ላይ ልኳል።
በቴሌግራም ልክ ያለው ቆየ ከላኩኝ። አራተኛ ቀን ነው። አራት አምስተኛ ቀን
በየትኛው ስልክ ነው ቴሌግራም ላይ ላኩት?
ሀያ ሶስት ቤት መጨረሻው ዜሮ ሰባት የእናንተ ሰባ ስምንት ቤት
የእኛን አይደለም የእርስዎ ንገሩኝ።
የእኔማ መጨረሻው ዜሮ ሰባት ሀያ ሶስት ሙሉ ንገሩኝ።
ዜሮ ዘጠኝ ሀያ ሶስት
እሺ ሰማንያ ስድስት ሰማንያ ስድስት
ሀምሳ አንድ ዜሮ ሰባት
ሀምሳ አንድ ዜሮ ሰባት ተላልፎሎታል። መልሱን ስናገኝ እናሳውቆታለን።
አንድ ሳምንት ይቆያል። ከዛም በኋላ
ያው እሱን እርግጠኛ መሆን አንችልም፣ እኛ አይደለንም የምናስተካክለው፣ IT department ነው። ተላልፎሎታል። መልሱን ስናገኝ እናሳውቆታለን።
ስልክ የላቸውም የነሱ
እዚህ ላይ ነው የምናሳውቁት። በትዕግስት ይጠብቁ።
ትግ እናዳችሁልኝ